ልመልሰው ሰባ ሰባ ሰባት
ቴድሮስ ነህ አይደለ? ምንም የመለስክ ቆይ ቆይ ልመልሰው ወይ አይደለም እያልኩ እ።
አይደለም። በዚህ ስልክ ደውልላት 0988 አሀ ሌላ ስልክ አለ አዎ አዎ አሁን ነው የመለስልኝ።
እሺ፣ ቆይ፣ እሺ።
88 እሺ
39 ሰላሳ ዘጠኝ
33 እሺ 34 ክላስ እና ቤካ ላይ ደውል።